ሰላም ጤና ይስጥልኝ ቤተሰቤት
ጤና ይስጥልኝ።
ሰላም ጤና ይስጥልኝ።
አለ ትናንትና ትኬት ቆርጬ ነበርና እሺ ሁሉም ተሳክቶ አንድ ጨዋታ postponed ሆነብኝ።
እሺ postponed የሆነ game ካለው በሀያ አራት ሰዓት ውስጥ ጨዋታውን መልሰው ከተጫወቱት የ- ጨዋታው ይያዛል ውጤቱ። በ- እስከ ሃያ አራት ሰዓት ውስጥ ደግሞ ጨዋታውን ካልተጫወቱ void ይደረግና ያ ጨዋታ ጨዋታ ተ- ብቻ ተቀንሶ ይሰጥሃል። እሺ መልካም ቀን